ስፖርት ነው። ምን ልርዳው
እንትን አይ ያልተሳካ ዘጠኝ መቶ ሀምሳ ብር ልኬ ያልገባ ነበርና ከቴሌ ብር ማለት ነው ወደ ሁሉ ስፖርት እሺ አሁን ደውዬ ነበር እኮ ከዛ ግን ስልክ ሰጥታኝ ነበር ወደ ቴሌግራም ልኬዋለሁ screenshot አድርጌ
እሺ አይተን መልስ እንሰጡታለን ቴሌግራም ላይ አዎ ሁሉ ስፖርት የሚለው የእናንተ ነው አይደል አሁን ሰባ ስምንት ቤት የሰጠችሁት ማለት ነው በእሱ አይደለ የላኩት
ዜሮ ዘጠኝ ሰባ ስምንት እኮ በሱ ነው ከዛ አስራ ስድስት
ሰላሳ ዜሮ ስድስት
ሰላሳ ስድስት አዎ እሺ
እሺ